ጨርሳትና hello ሰላም ነው። እንትን ከኦዳ ቤክል ነበር የምደውልልህ ከኦዳ ቤክል ከኦዳ ቤክል ነበር የምደውልልህ።
እሺ
ሰኞ ለታ ስምንት ሰዓት ፈተና ደውዬልህ ነበር፣
አ-
አልመጣም።
አ- ለዛሬ አልተመቸኝም ነበር። ለዛ ነው OK ነገ ትችላለህ?
እ?
ነገ ትችላለህ?
ወ- ኤርፖርት ስላለብን አሁን መንገድ ይቆጠር አለብን። ለዛ ነው ስላልተመቸኝ ነው።
OK እሺ።
OK እሺ